ጤና ቤት?
hello hello ጤና ይስጥልን ቤስት ቤት
ሰላም ነው ያለን አለን።
bet የሆነ place ሳደርግ እሺ እንትን ይጠይቀኛል፣ password ይጠይቀኛል።
password አዎ ፓስወርድ ይጠይቀኛል። password ኡ አውቀዋለሁ። password ሳስገባ ትክክል አይደለም ይለኛል።
login account- ለማድረግ ነው እምቢ ያለክ?
place ሳደርግ bet place ሳደርግ መርጬ አዎ።
ማለት ነው እንትኖችን መርጬ login ማድረግ place ሳደርግ እ?
መጀመሪያ place ከማለትህም በፊት እ።
login ማድረግ አለብህ። መጀመሪያ ወደ account login ታደርግና
login ለማድረግ እኮ login ለማድረግ እምቢ አለኛ። ያሳየኛል እኮ እንደገባው ያሳየኛል።
እሺ ርቻለሁ already ግን place ሳደርግ ነው ፕሌስ ቤት ነው እሺ password ይለኛል፣ ይጠይቀኛል። account user name እና password ይላል። user name ኡ ስልክ ነው ሳስገባው፣ account ደግሞ አውቀዋለሁ። ሳስገባው ውስጥን ደግሞ እምቢ ይላል። ከዛ በኋላ ቀይር ምናምን አለኝ። ቀይር ስለዚህ password ረስተህ ነው ማለት ነው።
አልረሳውም፣ password አልረሳውም።
ስለዚህ forget በለው። እሺ forget እ- password የሚል አለ አይደለ?
የለውም እዛ login option- የምታረ- op- አለው አለ option- login option?
የሚለውን ስትነካው እ?
አይ option አይደለም login የምትለውን ስትነካው ኮድ እሺ።
ታስገባበት ይመጣል አይደለ? ስልክ ቁጥርህና password አዎ፣ ከሱ ታች forget password የሚል አለ።
እሺ፣ እሱ ጋር forget password ትለውና SMS ይገባልሃል። እሱን ኮድ አስገብተህ መክፈት ትችላለህ። እሺ
እንደገና አዎ።
እሺ፣ thank you ሻላ ችግር የለውም።